ጤና ይስጥልኝ ኢቴስ call center ምን ልርዳዎት?
hello ብር አስገብቻለሁ ደረሰኝ እስኪመጣልኝ check ታደርጊልኛለሽ?
እሺ ማን ነበረ? የድሬዳዋ መንገደኛ ነው።
አዎ እሺ ላኩልኝ፣ ያስገቡበትን screenshot አድርገው ቴሌግራም ላይ ላኩልኝ።
እሺ ይላኩልኝ፣ ቶሎ ይላኩልኝ። እሺ አሁን እሺ፣ cancel እየጠበኩት ነው።
ገብቷል። ግን አዎ ቢሮ ገብቶ እስከዛ ደረሰኝ እስኪልክ ድረስ አንቺ ጋር አይገባም text?
አዎ ግን ያሱ ያስፈልጋል።
እሺ እሺ ስልክ ላይ የለም፣ ስልክ በ mobile banking ላይ የለም።
በ mobile bank ነው የከፈለው? እሺ ቆይ ደረሰኙን ልክልሻለሁ። ቆይ አዎ በ mobile banking ከሆነ እዛው ላይ ያለው screenshot ያድርጉት።
እሺ
እሺ